በእኔ በኩል
እንትን ትናንትና ማታ ዊዝድሮው ሳረግ ዊዝድሮ አድርጌ ነበረ አምስት ሰዓት አካባቢ ላይ እሺ አልገባልኝም። አንዱ ገብቶልኛል፣ አስር ሺህ ገብቶልኛል።
እሺ የቤት ቤት አቅም- ቁጥር አሁን የደወልክበት ስልክ ነው አዎ ይሄ በ- አይደለም።
እ፣ ኦኬ፣ ሌላ አሁን ነው የደው- አሁን የደወልኩልሽ እስር ቤት ነው አይደል?
አዎ እስር ቤት መጨረሻ ሃምሳ ሶስት okay፣ ያኛው አርባ ሁለት ሀምሳ ሁለት ነው።
እሺ ንገረኝ አርባ- አርባ ሁለት ሀምሳ ሁለት
አርባ ሁለት ሀምሳ ሁለት አርባ ሁለት ሀምሳ ሁለት እሺ
አርባ ሁለት ሀምሳ ሁለት አልሽ? ሰማንያ አንድ ሰላሳ አንድ ሰማንያ አንድ አስራ አንድ አስራ አንድ አዎ ስንት ብር ነው ያልገባው
አንድ ደርሼ ደርሼ አስር ሺህ ገብቶልኛል።
እሺ
ሀያ አምስት ሺህ ብር ነበረ። አስር ሺህ ነው የገባልኝ። አስር ሺህ አስራ አምስት ሺህ ብር ነው አምስት ሺህ ይቀራል አዎ።
አስር እና አምስት ማለት ነው እንጂ አዎ።
አስራ አምስት አንድ ላይ አይደለም አይደለ አይደለም አይደለም እሺ ትንሽ ጠብቀኝ መስመር ላይ እኔ ጋር ሄሎ አቤት።
እ፣ አስር ሺውን በቻፓ ነው አይሞከርከው? አይ ነው በሳንቲም ነው።
አይ አስር ሺህ ብር ወደ በቻፓ ራሱ- ወደ አካውንት ነው።
የሳንቲም ፔይ ነው። አዎ ልክ ነህ። የቴሌ ብሩ በራሱ ቁጥር ማለት ነው።
በራሴ ቁጥር ነው የተለ ብሮ ያኛውን በቻፓ ያደረኩትኝ የአስር ሺህ ብር ወደ account ኤ ነው። account እሱ ገብቶልኛል።
እሺ አምስት ሺው አምስት በሳንቲም ፔይ ነው።
አዎ፣ አምስት ሺህም አስር ሺህም በሳንቲም ፔይ ነው።
እሺ አሁን ሁለቱም ገብተዋል። እሺ ወደ ቴሌ ብር ልክ check አድርጋ account ን።
አይ፣ እሺ፣ አመሰግናለሁ።
እሺ እኛም እናመሰግናለን። መልካም ቀን